ሄሎ ሰላም ጤና ይስጥልኝ ቤት ቤት ሄሎ ሰላም ነው አለ እግዚአብሔር ይመስገን ሰላም ነው።
አለን እዚያ ይመስገን። አንድ የስቃ ሸርኮር ልንገርሽ እና ትኬት ይልም እሺ ንገረኝ።
አስራ ሶስት እህ አርባ ሰባት እህ
ዜሮ ዘጠኝ እህ ዘጠና አራት
ሎስት ነው እሺ ሎስት ነው አባቴ
ስንት ክለብ እንትን አለ ስድስት የወደቀ አዎ እሺ።
ሰባት